Hello ጤና ይስጥልኝ ዘንግቼ ሰላም ነው።
እግዚአብሔር እንትን ይመስገን።
እ፣ ቦታ ሲዤ ነበር እና እስከ ስንት ሰዓት ነበር ቲኬት ይቻላል ያለችኝ?
እስከ አስር ሰዓቷ ነው።
ሰዓት Oh my እስከ goodness አስር አስር ሰዓት እ፣ ከዛ በኋላ እ፣ ቲኬት አይሰራም።
Already ሩቅ ከሆኑ እስከ አስራ አንድ ሰዓት ልንቆይ እንችላለን።
አይ እ፣ ትንሽ እ፣ እንትን ወደ ቴሌቪዥን አካባቢ ነኝ እና በሰላሳ ደቂቃ አልደርስም ብዬ እኮ ነው።
አይ ችግር የለም። የስ- በደረሱ ሰዓት ያገኛሉ።
እሺ ሴሚሲ ጋር አይደለ?
አ ሴሚስ እሺ Economic Association ህንጻ።
ለ- እሺ እሺ አመሰግናለሁ።
እሺ እሺ